እምነት ላይ ጸንቼ እግሮቼን አበረታለሁ። የቃል ፍቺ ያበራል፣ ጥበብን አገኛለሁ። እውነት እውነት እውነት አይለወጥ በብር ወርቅ አይሸቀጥ ሁሉን ሽጬ በፍቅር እይዘዋለው ባንተ ምክር ኢየሱስ አንተ ብቻ ነ እግዚአብሔር ኢየሱስ አንተ ብቻ ነ እግዚአብሔር የዓለም ብርሃን እውነተኛ ለሰዎች የምታበራ ምስጢርን ሁሉ የምትገልጥ የጨለማን ስራ የሚያስገርም ነው ያስደንቃል። በብርሃንህ ብርሃን ታይቷል። በሞት ጥላ አገር ለነበሩትም አንተ ብቻ ዳኝ ሆነሃል። በእውነት ላይ ጸንቼ እግሮቼን አበረታለሁ። የቃል ፍቺ ያበራል፣ ጥበብን አገኛለሁ። እውነት እውነት እውነት አይለወጥ በብር ወርቅ አይሸቀጥ ሁሉን ሽጬ በፍቅር እይዘዋለው ባንተ ምክር ኢየሱስ አንተ ብቻ ነ እግዚአብሔር ኢየሱስ አንተ ብቻ ነ እግዚአብሔር እውነተኛ የእግዚአብሔር ልጅ የማዳን ስልጣን ያለህ አንተን የማወቅ እውቀት ልቦናን ሰተኸኝ እኔና አባቴ አባቴ አንድነን ብለህ የአምላክነትን ፍጻሜ ሁሉ ተላብሰ የምትኖር ነ በእውነት ላይ ጸንቼ እግሮቼን አበረታለሁ። የቃል ፍቺ ያበራል፣ ጥበብን አገኛለሁ። እውነት እውነት እውነት አይለወጥ በብር ወርቅ አይሸቀጥ ሁሉን ሽጬ በፍቅር እይዘዋለው ባንተ ምክር ኢየሱስ አንተ ብቻ ነ እግዚአብሔር ኢየሱስ አንተ ብቻ ነ እግዚአብሔር ቅዱስ ቅዱስ ያለ የነበር በክብርም የምትመጣ አልፋ ኦሜጋ አምላክ የሰማይ ምድር ጌታ አመልክሃለሁ አንተን ብቻ ማንንም ሳልደርብ አክብርሃለሁ በዙፋን ላይ ለብቻ ስላለህ በእውነት ላይ ጸንቼ እግሮቼን አበረታለሁ። የቃል ፍቺ ያበራል፣ ጥበብን አገኛለሁ። እውነት እውነት እውነት አይለወጥ በብር ወርቅ አይሸቀጥ ሁሉን ሽጬ በፍቅር እይዘዋለው ባንተ ምክር ኢየሱስ አንተ ብቻ ነ እግዚአብሔር ኢየሱስ አንተ ብቻ ነ እግዚአብሔር